ጋር መጥቶም ሄሎ ጤና ይስጥልኝ ከቺፕቺፕ ነበር የምደውልሎት ከየት ከቺፕቺፕ
ቺፕቺፕ አዎ። እ፣ በቺፕቺፕ order አድርገው አያውቁም
እ?
hello ወይ እናት
አይሰማም ወይ ይሰማኛል ምን አልሽኝ
በቺፕቺፕ order አድርገው አያውቁም ወይ
እኔ አላውቅም እናቴ እሺ እሺ እሺ